ነው ደግሞ
የለም አስተዳደር ላይ ነው ያለው
ሌላው ይቅርታ ደሞዝ ማግኘት እችላለሁ
ወይ የምንመልሽ እንደውለት አንድ ወጣ ብሏል።
ወጣ ብሏል እሺ ወይ ስልክ እንስጥሽ ስልክ እንስጥሽ የያዘው ስልክ እሺ እሺ ዜሮ ንገረኝ ዘጠኝ
ቆይ አንዴ ቆይ አንዴ ንገረኝ or ልንገር ዜሮ ዘጠኝ
ሰማንያ ስድስት ሰማንያ ስድስት ዜሮ ሶስት ዜሮ ሶስት ዜሮ ሰባት ዜሮ ሰባት አርባ አራት አርባ አራት እሺ thank you እሺ እሺ
እሺ